ዳሽን ተጠቅማችሁ ዋከቱ ምልክታው
ሰላም ነው ወንድሜ።
ሰላም ተነስተ እንዴት ዋሉ?
አለው እንትን ከአዲስ አበባ ወደ no ከኮምቦልቻ ወደ አዲስ አበባ ለመሄድ እስኪ ቦታ ለመቼ እንዳለ እይልኝ።
እሺ እሺ። ከኮምቦልቻ ወደ አዲስ አበባ ነው የፈለጉት አይደል? እሺ። ለመቼ ነው እርስዎ የሚፈልጉት?
just ለዛሬ ካለ ወይ ለነገ እንደምንም ቢሆን ደስ ይለኛል።
እሺ። አንድ ደቂቃ ይስጡኝ፣ እያየሁሎት ነው። እሺ።
እሺ።
መመለሻ ይፈልጋሉ ወይስ መሄጃ ብቻ ነው?
አይ ያው እቆያለሁ እንጂ እመለሳለሁ።
እሺ እ ስለዚህ ለዛሬ ከኮምቦልቻ አዲስ አበባ ካለ ሊድሎት እና ዛሬ ከሌለ ለነገ ሊድሎት አይደል?
አ አ አ አ
አንድ ጊዜ ጠብቁኝ እሺ፣ እያየሁሎት ነው።
እሺ እሺ፣ እጠብቃለሁ።
እያየሁሎት ነበረ። ዛሬም ነገ ምንም አይነት በረራዎች የለም። ቀጣይ available በረራ ያለው ሰኞ ላይ ነው።
ሰኞ ላይ አዎ ሰኞ ነው በረራ ያለው። እስከ እሑድ ድረስ ከሰኞ ድረስ ያሉትን እያየሁሎት ነበረ። በረራ የሚያሳየው ሰኞ ላይ ነው ከደሴ ወደ አዲስ አበባ።
okay፣ ከዛ ውጭ የለም አይደለ?
ከዛ ውጭ የለም። አዎ አዎ።
እሺ በቃ አመሰግናለሁ ወንድሜ።
እሺ ስለደወልን እጅግ በጣም እናመሰግናለን። መልካም ቀን ይሁንልዎት።
አሜን። እሺ መልካም ቀን ነው።
ዊኬንድ እኮ እንደ ድሮ አይደለም።